hello
ወይ
ሰማንያ ሰባት ሰባ አራት
እሺ፣ ምንድን ነው
ደርሼ ነበር እና ቆይ አንዴ ብላ ዘጋችብኝ እያለች ነበር። የሆነ item ኡ የለም መሰለኝ የሆነ item እ እና cancel የሚሆን ነው ወይስ ጠይቂያቸውና ንገሪ።
ማነው ስም? አብ
አልነግርሽም እኔ
እሺ ተው።
እ እሺ